Hello፣ ጤና ይስጥልኝ። Best Bet ራሄል ነኝ። ባኮም ልርዳ።
አሁን ደውዬ ተቋርጦ ነው።
እሺ፣
ገንዘብ አምስት መቶ ብር withdraw አድርጌ ነበር።
Okay። አዎ፣ ጌታ ማን ነበረ?
ጌታ መሳይ።
ጌታ መሳ አላምረው አይደለ?
አ አዎ፣ process ላይ ነው። እሺ፣ ትንሽ ጠብቀው። ቻፓ ትንሽ ስለሚዘገይ ነው።
Okay። ይቆያል ብዙ ካሁን በኋላ እ፣ ከአንድ ከሁለት ሰዓት በኋላ ምናምን ይገባልሃል። ካልሆነ አሳውቀንና ልክላቸዋለን transaction ኡን። እሺ፣ ትንሽ መጠበቅ ስላለብን ነው ለማሳወቅም። እሺ፣ እሺ፣ እሺ። መልካም እሺ።